ጤና ይስጥልኝ። አሪፍ ቤት ሳምራይት ነኝ። እባክዎ ምልደው
እሺ ትናንት ከቴሌብር ወደ ሁሉ ስፖርት ስልክ ብር ተቆርጦብኝ ነበር።
እሺ
እም፣ ከዛ ቴሌብር ደግሞ የእናንተን ዘጠና ሶስት ዘጠና አምስት የሰጡኝ እነሱ ናቸው።
እሺ ከዛ ደውዬላችሁ ነበር ሜሴጁን የቴሌብር አዎ፣ ስልክ ልክ ብላ ሰታኝ ነበር እሺ የቴሌብር ሜሴጅ እና ሙሉ ስሜን ልክ ያለው እና እንዴት ነው adjust ሚደረገው?
እ፣ ልከውልናል። okay እሺ፣ አዎ።
አዎ፣ አዎ ገብቶልናል። እ፣ ጉዳዩን ወደሚመለከተው አካል እናስተላልፍና በተስተካከለ ሰዓት ደውለን እናሳውቆታለን።
እሺ
እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።